वही हेलौ
ወይ እንዴት ነህ?
ወደ ክቡር
ወይ
ደህና ነህ ወይ?
እንዴት አለሁ። እንዴት ነሽ?
ደህና ናት አምሮዬ፣ እግዚአብሔር ይመስገን በጣም ሰላም።
አገኘህ ህክምና?
አዎ እዛ አምሽተን
አዎ
አሁን አካባቢ ከአንድ ከተወሰነ ደቂቃ በኋላ በፊት እቤት ገባን።
OK። አይ በጣም ካገኘ ዋናው እሱ ነው። እ?
አዎ እግዚአብሔር ይመስገን። አንድ ግን ጥሩ ምንድን ሐኪም ነው ምን አለው? OK እ የሆነ ምንድን ነው ይደጋገምባታልና
አ ስለዚህ ይሄኛው ስትወስድ በቃ ይተዋታል፣ ችግር የለውም፣ ቀላል ነው፣ አይዟችሁ ምናምን አለች ሐኪሟ።
OK እንደዚህ ደረቅ ሳል ነው ያጋጥማል። በረዶ ስለምትበላ እኮ ነው ታውቃለህ። ኬዙ አውቄዋለሁ እኮ ተደብቃ በረዶ ኧረ።
ትበላ ነበረ። በመድኃኒዓለም በጣም ኦ
እና እሱ ነው በረዶ ተደብቃ ትበላለች እና ስለዚህ allergic ሆኖባታል። በቃ እ፣ ከእንግዲህ አትብላ አይነት ነገር አሉ።
አ አ ልጅ አስቸጋሪ ነው።
አዎ ትክክል እኮ ነው። እ?
በጣም አይረዳልህም ታውቃለህ። ልጅ አይ ምን ይረዳ
ወላጅ እነሱ እኮ ይጨነቃል።
ራሳቸውን ያስደሰተውን ስለሆነ የሚያደርጉት የአንተ ጭንቀት አይገባቸውም።
እውነት ነው። አንተ ልክ አለ ወላጆቻችን እንዲህ ነበር የምናስቸግረው ታውቃለህ። እም? አለህ